Hello. Hello.
Uh, hello?
Hello ወይ ቢኒ እንትን ነው ፕሪንተር ስሙ ማን ነው? የ printer model እንትን ነው። ቆይ መዝሙር ሌላ አስገባ ጠብቂኛ፣ ወይም ልጅቷን እዛ ያለችዋን እጂ እሺ ታውቋለች? አይ ሂሳብ ደረሰኝ ልቁረጥ አይነት ነው።
Hello ጄሪ ወይ አይ ቢኒ አውሩ፣ በቃ አውሪያት እዛ ቦታ ላይ ያለችው cashier ዋ እሺ hello ወይ ወይ ሰላም ነው ናት እግዚአብሔር ይመስገን።
አለን። አሁን test page ሳወጥ ይወጣል
አይ አያወጣም፣ የለም።
አይወጣም?
ያው እያየሁት እኮ ነው፣ አያወጣም።
እሺ ፕሪንተሩ ስሙ ምንድን ነው?
እንትኑ ስሙ እ አይ
አሁንስ
አያወጣም። ኢልሳን ነው የሚለው ምን ምን ኢልሳን
አሁንስ? እሺ
አያወጣም።
ፕሪንተር ይሰራ ነበር ቅድም?
እኔ እንጃ እኔ ከሰዓት ቀይሬ ነው የገባሁት እና እያስቸገረኝ ነበር አለችኝ።
እኮ ከአሁን print test page ም ካልወጣ ከፕሪንተር ነው የሚሆነው issue
ዘጋሁት እኮ printer ኡን off አድርጌ ካፋትኩት እንጂ አለ አይ ገባኝ። Off የመሆን ነገር ሳይሆን እ በስነ ስርዓት connected ሆኗል ወይ ነው። እንደዛ ነው። ቆይ እሺ፣ check እናደርገዋለን። ታየው ዝግ ችግር የለም። እሺ
Hello ጄሪ Hello ቢኒ፣ አቤት እንትን test page ም እያወጣላት አይደለም እና ከየፕሪንተር መሰለኝ። እስኪ ለገዝሽ ታሳየዋለክ።
ገዝሽ እኮ ስልክ አላነሳም አለኝ።
ቴሌግራም ሊጻፍለት እዛኛው ላይ አሁን ይሄኛው ጽፌለታለሁ አንቺ ጋር ወደ support ራሱ ከመላኪ በፊት ከእሱ ጋር ስልክም ደውዬለት ልኬለትም ነበረ አላነሳልኝም። እ office ነው አዎ፣ office ነበረ ቅድም ቅድም ነበረ።
Okay አል- እንትን አላነሳም አለኝ። ስልክም አላነሳም፣ ቴሌግራም ላይ ገብቶ አላየም። ከዛ በኋላ ነው ወደ እናንተ የላኩት እኮ
እም፣
ወይ ትደውይለታለሽ አንቺ በቢሮ
እስኪ እሺ፣ እሺ ልንገራው እንዴ
እሺ